Chapo.
Dagegen will ich ja Hello?
Hello.
Abid? من الدكتور؟
Abi.
من ሄሎ።
الدكتور؟ አቤት እ ይሰማል።
ከ- ከቻ- ከቻፓ ላይ ወደ አዋሽ ብር አስተላልፌ ነበር ትናንትና
ወደ አዋሽ ባንክ ነው አዋሽ ብር።
ወደ አዋሽ ባንክ
እሺ አዋሽ ባንክ ቁጥሮት
ለኮተታ ዜ- ዜሮ አንድ
ዜሮ አንድ
ዜሮ አስራ ሶስት
ዜሮ ሀያ?
አስራ ሶስት ሀያ ሀያ ሀያ
ድጋሜ ነው
አረ ሀያ ዘጠና ስምንት
ሀያ ዘ-
ዘጠና ስምንት ሰማንያ ሰማንያ አምስት
ዘጠና ስምንት ሰማንያ
ሰማንያ ሰማንያ አምስት
እሺ ሀምሳ ሶስት
እሺ
ሀምሳ ሶስት ዜሮ ዜሮ ዜሮ
ሁለት ሺህ ብር ነው
አ
እሺ ገቢ ይደረጋል ይጠብቁ
እሺ
እሺ
አመሰግናለሁ እሺ መልካም ቀን